Hello? እህ ማሂ ስሚኝማ እ፣ በምንድን ነው የምትጠቀሚው? አሁን browser በ Firefox ነው በ Firefox ነው በ Chrome ነው?
ያው ጋባዋል ከኔ እሺ login አድርጊ።
እኛ እርሱ ጋር
ስራ አሪፍ ነው።
አሪፍ ነው። በቃ
አንቺ የእንትን ማናጀር ነሻ እዛ የ- እ?
ማናጀር አይደለም ስፖርት ቤት ማናጀር የለንም እኮ ስፖርት ማናጀር የለውም ለካ። እሺ እሺ፣ አሁን ተይው በቃ ለእኔ ተይው። እሺ ስፖርት ቤት ማናጀር የለንም አልሽ። እሺ እሺ፣ አንድ ትኬት ትነግሪኛለሽ የሚቆረጥ፣ ከዛ ብር ትቀበያለሽ ሰውየው።
በጣም ልካል
ንገሪኝ፣ ችግር እሺ፣ ጻፊው ጻፊው አቀለልሽልኝ እንደሱ ቆይ አትቁረጭው። አ እንድትቆርጭ አልፈለግኩም ነበረ። በቃ አሁንማ በቃ print በይው። ይኸው print አሁን ወጣ። አሁን normal ወጣ።
normal ወጣ።
አ ምንድን ነው የምታደርጊው መሰለሽ? ልክ እንደዚህ አይነት ነገር happen ሲሆንብሽ ይኸውልሽ፣ ይችኛዋ ነች minimize አልተደረገም ነበረ እና ይህ አሁን የማያገለግል ነው የወጣው። ስለዚህ እዚህ ጋር ትመጪና ባዶ ቦታ ላይ እዚች ጋር click ታደርጊዋለሽ። መድገም ከፈለገ ትደግሚዋለሽ። ከዛ ይቺን ምን ትለያታለሽ? continue እና ትወጫለሽ። አሁን ሌላ ትኬት ንገሪኝ።
ኮድ ትንሽ
ስለዚህ አንዴ ብቻ click እሺ፣ ሁለተኛ ትጫኝ እሺ።
እሺ እሺ፣ አንድ free ተስተካክሏል። ልክ አ- ቁጥሩን ካዘዝሽው በኋላ load ስታደርጊው ማለት ነው። አንዴ ብቻ እሺ። አንዴ ያዘዝሽው print ብለሽ ጠብቂው፣ ቀስ ብለሽ ሁለቴ double የምታደርጊ ከሆነ የማያገለግል ነው የሚወጣው። እሺ እሺ እሺ፣ ብሩክ እሺ፣ መልካም ቀን። እሺ በቃ ተመሰግ እሺ። ሌላ የምፈልጊው ነገር አለ?
የለም፣ ሌላ የለም።
እሺ እሺ፣ ቻው።
ከኔ ይሄ አንተ ነው